ዋሽንግተን ሆስፒታል ዋሽንግተን ሆስፒታል ነው።
አዎ ዋሽንግተን ሆስፒታል።
የወገን ለመጠየቅ ፈልጌ ነበር።
እሺ
Down syndrome ያለባቸው ልጅ ታክማላችሁ እንዴ?
Down ችግር አዎ።
check አድርጌ መልሼ ልደውል። ይቅርታ እሺ ችግር ልጆች የለም።
ናቸው
እ?
ህጻናት ነው።
አዎ እ፣ እሺ የህጻናት branch አለን ቡልቡላ ነው። የቡልቡላ ቁጥር ልሽ ኮድ እሺ ዜሮ ዘጠኝ ሰማንያ ስምንት
አንድ ጊዜ ቆይ መልሼ እደውልልሽ።
እሺ